ጤና ይስጥልኝ ጉዳይ ሀና እባላለሁ። በምን ልርዳው?
አስጠኝ ለመቅጠር ነበር።
ይቅርታ?
አስጠኝ ለመቅጠር ነበር።
መልካም እሺ፣ እባክዎትን ሙሉ ስምዎትን ይንገሩኝ?
ነስረዲን ጀማል ነስረዲን ጀማል።
እሺ፣ በዚህ ቁጥር ነው የምናገኘዎት?
አህ
እሺ። እ ስለ ጉዳይ ከየት ነው የሰሙት? ከዚህ ቀደም ተጠቅመው ያውቃሉ?
አናውቅም።
እሺ፣ ከየት ነበር ስለ ጉዳይ የሰሙት?
ከ TikTok ላይ እሺ፣ በዚህ ቁጥር ይገኛሉ?
አህ
የት አካባቢ ኖት?
ሻሸመኔ ዜሮ ከአዲስ- አስር ቀበሌ OK፣ ከአዲስ አበባ ውጪ ነው?
አህ እሺ፣ እኛ አሁን ላይ እየሰራን ያለነው አዲስ አበባ ላይ ብቻ ነው።
እሺ
ሄሎ ሄሎ አ- አ- ወደ ሻሸመኔ አካባቢ አንሰራም። ወደ አዲስ አበባ እስካሁን ድረስ አዲስ አበባ ላይ ነው የምንሰራው።
እሺ ሌላ
ይቅርታ hello